ጤና ይስጥልኝ ቤት ቤት ዲቦራ ነኝ። እባክዎ ምን ልርዳው?
አዎ ጥናትን ቅድም ደውዬ ነበረ እንትን ጥናት ሲገዘሙ እንትን ላስት ናይት አይ ሃቭ ትራንስፈርድ ቴን ታውዘንድ ቱ ቴሌብር አካውንት ዩ ዲስ ስቲል ፕሮሰሲንግ እህ
ሶ ፕሊዝ ኮንሰርት
መቼ ነበር ዊዝድሮ ያደረግከው?
ትናንትና ማታ ነው። በዚህ ስልክ አይደለም።
እሺ አንዴ ትንሽ ጠብቀኝ። እሺ ስንት ብር ነው አባ?
አስር ሺህ ነው። በዚህ አንድ- ስልክ አይደለም።
አንድ ጊዜ ነው አስር ሺህ የሞከርከው?
አ በዚህ ስልክ አይደለም፣ በሌላ ነው። አዎ
እሺ ቁጥሩ ይሄ አይደለም የቤስት ቤቱ አባ?
ይሄ አይደለም፣ ሌላ ነው።
ንገረኝ። እሺ
ዜሮ ዘጠኝ እህ ሰላሳ ሶስት እሺ
ዜሮ ሰባት ዜሮ ሰባት አዎ እሺ ዜሮ ሶስት እሺ ሰላሳ አራት እና በዚህ ስልክ አትላከውም ስለብሩ በሌላ ስልክ ነው የራሴ ስልክ ዜሮ ዘጠኝ አስራ አምስት ስለምትላክ እሺ በዚህ እሺ ስልክ አይደለም።
አስር ሺህ ብር ነው አይደለ?
አዎ በዚህ ስልክ አትላክ ሌላ ነው ዜሮ ዜሮ ዘጠኝ አስራ አምስት እኔ process ያደረጉት ማለት ነው። ነው የሚባለው bye
ሄሎ ሄሎ ወደ ዜሮ ዘጠኝ አስራ አምስት ሀያ ሁለት አዎ።
ዜሮ አንድ ሀምሳ ዘጠኝ ነው አይደል? ላካ አዎ፣ መሀመድ አዎ፣ መሀመድ አሊ።
ልክ- በቃ እሺ አዎ።
ይገባል። process ላይ ነው ያለው። እሺ አህመድ እሺ ትንሽ ጠብቀው ይገባልሃል።
እሺ እሺ እሺ